hello ሰላም ጤና ይስጥልኝ። ቤት ቤት
አብሮ ስትልኝ ሰላም ናችሁ?
በጣም ደህና ነን። ሰላም ነው።
እግዚአብሔር ይመስገን ደህና ነን።
ምን ልርዳ? ቤት ቤት ነው።
የሆነ የሆነ ጨዋታ ነበረ በሆነ እንትን ነበረ እስካሁን አልተለቀቀም።
እሺ cashier code ኡን ትነግረኛለህ?
አዎ
እሺ ንገረኝ።
አስራ አራት
አስራ አራት አስራ አራት እሺ
ሁለት ጊዜ አስራ አራት ብለሻል።
አዎ
ሰማንያ ሰላሳ ስምንት ሰማንያ ሰላሳ ስምንት ሰላሳ ስምንት አዎ
refund bonus የለውም። total odd ኡ ከሀያ በታች ስለሆነ refund bonus አይሰጥም።
እሺ ሌላም ነበረ እሺ ሌላ
አስራ አራት ብለሻል።
አዎ
ዜሮ ዜሮ እሺ
ስልሳ አምስት ስልሳ አምስት
ስልሳ
ይሄ ደግሞ ሀያ ሁለት ነው፣ ግን አንድ lost አለው አንድ ደግሞ void አለው። ስለዚህ ከሀያ በታች ነው የሚሆነው።
እሺ
ሌላ አለ?
አለ ልነግርሽ አዎ አስራ አራት አስራ አስራ አራት አራት እሺ ሀያ አራት እ
አስራ አራት ሀያ አራት
አስራ አራት አስራ አራት ነው አይደል?
አይደለም አስራ አራት ሀያ አራት እሺ
አስራ ሁለት እ
ሰማንያ ስምንት
ሰማንያ ስምንት ነው።
አዎ መጨረሻ ሰማንያ በዛ እኮ ታዲያ አስራ አራት ሀያ አራት አስራ አንድ ነው አስራ አራት አስራ አራት ሀያ አራት እ
አስራ አራት ሀያ አራት አስራ ሁለት ሰማንያ ስምንት
ይሄም አንድ void አለው አንድ lost አለው እና void የተደረገው ሲቀነስና
እ ለወጣበት team ሲካፈል ከሀያ በታች ነው። ሌላ አለ?
እሺ ሌላ ምን አዎ እሺ አስራ አስራ አራት እሺ
ሀያ ሶስት ሀያ ሶስት ዜሮ አንድ እሺ
ሰባ አንድ
ይሄ lost አለው አራት lost አለው። ሌላ አለ? እ?
እንደዛ ነው። እሱም እንደዛ ነው። አንድ ጨዋታ ተሰርዟል።
እ
ይህም እንደዛ ነው መሰለኝ። እሺ አስራ ሁለት አንድ እስኪ check አድርጊ። አስራ አራት እሺ አስራ አራት
ሀያ ሶስት ሀያ ሶስት
ስልሳ አስራ ስምንት ስልሳ ሀምሳ ስምንት አስራ ስምንት
ይሄም ሶስት lost አለው። ሌላ አለ? ሶስት lost አለው። ይሄ
አንድ ነው። የትኛው ነው?
ሶስት ነው ያለው።
እሺ
ሪያል ሶሲዳድም አለው።
እ?
ሪያል ሶሲዳድም የሚለው
አዎ፣ ዌስትሃም
እሺ በጣም ነው ሁለት እም።
እሺ እናመሰግናለን።
እሺ ስለደወልክ እናመሰግናለን። መልካም ቀን።